ሄሎ ሄሎ ሰር እኔ ቤት ቤት ቤቲ ነኝ።
እግዚአብሔር ይመስገን። ከቤት ቤት ወደ ቴሌብር ያስገባሁ ነበርና መቼ ነው ግን- ያደረከው?
እ?
መቼ ነበር ያደረከው?
አሁን አሁን ከሀያ ደቂቃ
ከቤት ቤት በቴሌ ብር አዎ ወደ ቴሌብር ስንት ብር ነው?
ሶስት መቶ ስልክህን ስጠኝ። እሺ።
ዜሮ ዘጠኝ እሺ
አርባ ሁለት አርባ ሁለት
ስልሳ ዘጠኝ እሺ ስልሳ ሶስት ሰባ ስድስት ስልሳ ሶስት ሰባ ስድስት
እም።
ሶ- ሶ- ሶስት መቶ ብር ገብቶልሃል እኮ
Okay፣ ገብቷል።
ግን ወደ ቴሌ ብር ወደ ዜሮ ዘጠኝ ዘጠና አምስት ሀያ ስምንት ሀምሳ አራት አስራ ዘጠኝ ላይ
አሃ
ዜሮ ዘጠኝ ዘጠና አምስት ሀያ ስምንት ሀምሳ አራት አስራ ዘጠኝ ቴሌ ብር account ላይ ሶስት መቶ ብር ገብቷል።
ድገም ድገም እስቲ ድገምልኝ ቁጥሩ ዜሮ ዘጠኝ ዘጠና አምስት ሀያ ስምንት
ሀያ ዘጠኝ ሀምሳ አራት አስራ ዘጠኝ
ስልሳ አራት አስራ ዘጠኝ ሀምሳ አራት አስራ ዘጠኝ እዛ ላይ ገብቷል። እሺ በቃ።
እሺ እሺ